ጋር ይሰራል፣ ልባችንን ከነችን ያፍሳል፣ ጸሎታችንም ይመለሳል። እግዚአብሔር ከእኛ ጋር ይሰራል፣ ልባችንን ከነችን ያፍሳል፣ ጸሎታችንም ይመለሳል። የወይሮች ጀንገና ይከፈታል፣ የዳሮችም ለእርሱ ይዘምራሉ፣ ለምጻሞችም ገና ይነጻሉ፣ የኢየሱስ መዳን ያወራሉ። እግዚአብሔር ከእኛ ጋር ይሠራል፣ ልባችንን ቀናችን ያፍሳል፣ ጸሎታችንም ይመለሳል። እግዚአብሔር ከእኛ ጋር ይሠራል፣ ልባችንን ቀናችን ያፍሳል፣ ጸሎታችንም ይመለሳል። የወንጌል ቃል በርሱ ይሰበካል፣ የሚድኑ ወደ እርሱ ይመጣሉ፣ ኢየሱስን ከፍ ከፍ ያደርጋሉ፣ የአምላካችንን ማዳን ያያሉ። እግዚአብሔር ከእኛ ጋር ይሠራል፣ እንባችንን ከዓይናችን ያብሳል፣ ጸሎታችንም ይመለሳል። እግዚአብሔር ከእኛ ጋር ይሠራል፣ እንባችንን ከዓይናችን ያብሳል፣ ጸሎታችንም ይመለሳል። የሚድኑ እጅግ ብዙ ናቸው። ጌታ ኢየሱስ ነፍሱ ያሰባቸው። ተነሱና ወንጌሉን እናብራ፣ በሸለቆም ይሁን በተራራ። እግዚአብሔር ከእኛ ጋር ይሠራል፣ እንባችንን ከዓይናችን ያብሳል፣ ጸሎታችንም ይመለሳል። እግዚአብሔር ከእኛ ጋር ይሠራል፣ ልባችንን ቀናችን ያፈሳል፣ ጸሎታችንም ይመለሳል። በአራቱም ማዕዘናት በምድር ዙሪያ የጌታ ኢየሱስ ስም አበራ። ወንጌሉ ለፍጥረት ይዳረሳል፣ አምላካችን በክብር ይነግሣል። እግዚአብሔር ከእኛ ጋር ይሠራል፣ እንባችንን ከዓይናችን ያፈሳል፣ ጸሎታችንም ይመለሳል። እግዚአብሔር ከእኛ ጋር ይሠራል፣ እንባችንን ከዓይናችን ያፈሳል፣ ጸሎታችንም ይመለሳል። እግዚአብሔር ከእኛ ጋር ይሠራል፣ እንባችንን ከዓይናችን ያፈሳል፣ ጸሎታችንም